ይልቅ ሰላም ጤና ይስጥልኝ። አለ ሽታማሽን አስገብተን ነበር መበርሷል እንዴ?
የካሽሪ ክፍል
ማሽን አስገብተን ነበር ደርሷል።
በምንድን ነው የገባው?
ዋርኒንግ እየሰጠን ነበር ሲም እንዲቀየር
እሺ መች ነበር የሰጠሽ?
ከትናንት ወዲያ ሐሙስ ለታ
ሐሙስ ዕለት ነው።
ከነ ደብተሩና ከነ ማሽኑ ነው የሰጠሽው?
አዎ
እ- ስላልተዘጋ ይደወልልሻል። እሺ
አልተዘጋጀም ገና አላለቀም አላለቀማ ሲያልቅ እንትን ነበር ነበር የቃለው